ጤና ይስጥልኝ። አዲስ ጊዜ ሎዛ ነኝ። ባኮ የምንደርሰው
ያው ሰላም ነው።
እግዚአብሔር ይመስገን።
አሁን ደውዬ ነበረ የሆነ የቴሌግራም ቁጥራችሁን ወስጄ ምንም አልወጣ አለኝ እኮ ሴት ሳደርግ
እሺ፣ ደንበኛችን በዚህ ስልክ ቁጥር እርሱ አሁን በደወሉበት ስልክ ቁጥር ነው ቴሌግራም የሚጠቀሙት አይ ሀያ ሶስት ሀያ ዜሮ ዘጠኝ ሀያ ሶስት ሀያ ሀያ
አስራ ሶስት ሀምሳ ዘጠኝ አስራ ሶስት ሀምሳ ዘጠኝ ሀምሳ ዘጠኝ አቶ በለጠ ኃይሉ ኖት።
አ እሺ፣ ደንበኛችን አሁን እኔ ቴሌግራም ሶስት ቴሌግራም ይለኝ።
እሺ።
እሺ፣ እሺ፣ መልካም ምሽት።